ዳዊት ሄሎ ሄሎ እሺ እሺ ይኸው ሰሎሜ ያነሳችው በዘጠና አንድ አስራ አምስት አምስት ቁጥር ሄሎ ኮሜዲ ለመመዝገብ ነው። አውቀኝ በቃ በደንብ እየጠራ እየጠራ ነው።
አዎ ግን ፍርቱ እስካሁን ማለት ነው በአካል ሰው ስለነበረ ምንም ነገር አላደረኩም።
እሺ አስር እሺ ሰው በላይ መጥተዋል። ለዛ ነው።
እሺ እሺ ችግር የለም ቢኒያም አሁን ይመጣልሻል።
እሺ እሺ